hello hello፣ ሰላም ጤና ይስጥልን። ጤና ይስጥልን። ከቺፕቺፕ ነበር የምደውሉት እ ከቺፕቺፕ ነበር የምደውሉት።
እ
አንዳንድ ጥያቄ ነበረኝ። ቺፕቺፕ ይጠቀማሉ አይደለ?
አዎ ባለፈው እንትን አስቤዛ ወስጃለሁ።
አዎ። ቺፕቺፕን እንዴት አገኙት?
አሪፍ ነው።
የ customer ተመችቶኛል።
service ላይ
customer service ም አሪፍ ነው። ጎበዞች ናቸው ልጆቻችሁ።
Okay። application ያስቸግራል ወይስ እንዴት ነው? አሪፍ ነበረ።
ማታ ከፍታለሁ ስል እምቢ ብሎኝ ነበር። እስቲ ቆይ፣ አይ፣ አሁን እያስቸገረ ያው ነበር።
እንትን ይፈልጋል። አዎ ያስቸግራል። data ይፈልጋል ነገር ሰ አዎ አዎ በዋይፋይ እየሞከርኩት ሲታገለኝ ትቼዋለሁ። ለነገሩ አዎ። product ውስጥ የደረሱት product እንዴት ነበረ?
product ኡ አሪፍ ነው።
Okay። እንዲጨመር የሚፈልጉት product አለ እንዴ? እዛ?
እ፣ ያለው እንትኑ ላይ ካለው አዎ ያው ካለው application ኑ ውጪ ላይ ይሄን ካለው ቢጨመር የሚሉት ነገር ካለው
እስካሁን ምንም እንትን አላልኩም። ያው Okay። በሰዓት ውስጥ ደርሰውታል product ኡ።
አ በሰዓቱ ላይ ደረሰኝ እኔ Okay።
ተጠቅሜያለሁ።
እሺ። እንዲስተካከል የሚፈልጉት ነገር ካለ ይሄን ቢስተካከል የሚሉት ነገር ካለ እንዲስተካከል የምፈልገው ነገር እንዳስተያየት ልንገርሽ አዎ አ፣ እንትን አሁን እኛ በመስሪያ ቤት ደረጃ ነው የመጣው አዎ
በመስሪያ ቤት ደረጃ ነው የመጣው። አሁን ጓደኛ ጓዶቼ ያዘዙትን ነው እኔ ያዘዝኩት።
Okay አዎ አ፣ ያቺን ነገራችሁ እስቲ የብዙ ሰው Okay።
አስተያየት ከሆነ አስተካክል። አሁን ይሄ እ፣ ብዙን አትክልት እንትን ተጠቃሚ አይደለም። ያው ቤት ውስጥ ምንም አልጠቀማቸው ነገሮች ስላሉኝ ማለት ነው።
አዎ
እንደዛ እስቲ ተነጋገሩና መስተካከል የምንበት እኔ አሁን የምፈልገውን ብቻ ባል
አዎ የማልጠቀመውን ባላል እንደዚህ ይሆናል።
አይ ልክ ነው።
አዎ።
ታው እሺ፣ ሁሉም እንዲስተካከል እናደርጋለን።
አውሮበት።
ኦኬ በጣም እናመሰግናለን። እሺ እሺ፣ እናመሰግናለን። በጣም አመሰግናለሁ። እሺ፣ እሺ መልካም
እሺ።